አቤት ይሰማኛል። hello ይሰማኛል። ሄሎ
ሄሎ አቤት ይሰማኛል።
እሺ መያዝ ትችላለህ አሁን?
ቅድም ተድ- እደውላለሁ ብለሽ ነበረ አዎ፣
እኮ ምን ቁጥር
አዎ፣ ያዝ ብዬ- ያዝ ብዬሽ አልያዝም ነበር አይደል?
ቁጥር አልያዝኩም። አዎ ልያዝ።
አዎ እሺ ዜሮ ዘጠኝ ሰባ አምስት
ዜሮ ዘጠኝ ሰባ አምስት
እሺ
ዜሮ አንድ
እሺ
ሀምሳ አንድ
እሺ ሰላሳ አንድ ሰላሳ አንድ ዜሮ ዘጠኝ ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አንድ
እሺ እሺ።
በቴሌግራም ፎቶችንና ማስታወቂያዎችን ነው የሚላኩት። በላቸው ዱዳ ነው አይደል ያለኝ?
አዎ በላቸው ዱንዳ ዱንዳ ነው ዱንዳ ዱንዳ። እሺ
አዎ እሺ፣ ይላኩ በቃ።
ፎቶና መታወቂያ አዎ
እሺ በዚህ ቁጥር ነው የምልከው አሁን በነገርኩት ቁጥር ነው የሚላኩት። ወልቂጤ ነው አይደለ መኖሪያ ያለ?
አዎ ወልቂጤ ነው መኖሪያ እሺ እሺ፣ በቃ ይላኩ።
እሺ እሺ እሺ